እንሄዳለን።
ሰባነኛ በኩል ምን ልርዳው?
አ፣ ማማ ውጤት ለማየት ነበረ።
ውጤት ለማየት አ፣ እሺ
አሽር ኮድ ልንገርሽ።
ቆይ እሺ አንዴ እሺ፣ ታይ በይ ነው ሄሎ ሄሎ